ሰላም ረስትልኝ ዶንኪቲው ዶንኪቲው ነው እሸቱን ማግኘት ይቻላል እንዴ?
እሱም ቀረጻ ላይ ስለሚሆን በፊት ጉዳዩ ስለሚገርምና የሚመለከተው አካል ስላልስልታለሁ
ናይ ፈርሰራ ለሱ ማግኘት ብቻል ባወራው ደስ ይለኝ ነበር።
አዎ ግን ደግሞ በዚህ ጊዜ ስለሆነ ነው።
እኮ ከዚያ ላይ ግን እስቲ inform አድርጊልኝና ስልኬን እዛ ያስቀምጣል አይደል? ያው መረጃው
አዎ ጉዳዩ ስለምን እንደሚገርምና እኔ ማለት እችላለሁ።
አይ ስለ ግል ታሪክ ነው፣ ግን ያው ትንሽ እሱም ማውራት የፈለግኩት ነገር ነበር።
አዎ እንደነገርኩት ነው።
እሺ እንግዲህ ስሜን ላስቀምጥልሽና ወይ እንግዲህ የሚመቻች ነገር ካለ ተጨማሪ ወደ ማግኘት ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። እስኪ አስቀምጭልኝና ለማንኛውም inform ማድረግ ከቻልሽ ሞክሪልኝ። እሺ እናቴ አመሰግናለሁ።
መልካም ቀን።
እሺ።